አልክዳሽሁሽ እኔ አልክዳሁሽ ነያልሽኝሁሽ እኔ አልጠላሁሽ በማጣቴ አትርሽኝ አስታዋሽሽ ነኝ አስታዋሽ በማጣቴ አትርሽኝ አስታዋሽሽ ነኝ አስታማሪሽ ነኝ ያፋቅረን ነበር ያሳለፍነው ጊዜ ያሳለፍነው ጊዜ ኑሮ ባንድ መስኖ አይሞላም ሁልጊዜ ያንድ ቦዩ ናለው እናና ተካዜ ያንድ ቦዩ ናለው እናና ተካዜ ያማረው አካሌ ማጌጡ መልበሱ ማጌጡ መልበሱ የቀረብኝ እኔው መስጠት መደገሱ ማንን አብሮ ጎዳው ኑሮ መፍለሱ ማንን አብሮ ጎዳው ኑሮ መፍለሱ በማጣቴ አይበት ያንቺም ገላ ያንቺም ገላ አብሮ እንዳልበላ በማጣቴ አሁንም የኔው ገላ የኔው ገላ ጥሎሽ በላ ለዛሬ ውለታሽ ምንም ባልታደል ያስፈርድሻሎች ማጣት እንደበደል እንዴት ያራርቅም ኑሮ መፍረሱ ያሳየኝም ጊዜው የነሳኝም ብሱ ያልሸሸሁሽ እኔ ያልከዳሁሽ ያልሸኘሁሽ እኔ ያልጠላሁሽ በማጣቴ አትርሽኝ አስታዋሽሽ ነኝ አስታማሪሽ ነኝ በማጣቴ አትርሽኝ አስታዋሽሽ ነኝ አስታማሪሽ ነኝ አትከፊ ደርሶ አትራቂን ስቸገር አትራቂን ስቸገር አትፍረጅ በኔ ክፉም ቃል ብናገር ያየ ሰው ይንገርሽ የማጣትን ነገር ያየ ሰው ይፍረድኝ የማጣትን ነገር አይርሳኝ አካልሽ በማጣቴ ፈርዶ በማጣቴ ፈርዶ ያዘለኝ አንጀትሽ አይጣረኝ አውርዶ አታሰቢ ድንገት የመለየት ፈርዶ አታሰቢ ድንገት የመለየት በማጣቴ አይበት ያንቺን ገላ ያንቺን ገላ አብሮ እንዳልበላ በማጣቴ አፎን የኔው ገላ የኔው ገላ ጥሎሽ በላ የዛሬውን ሳይሆን የዶሮን አይተሽ ዞር ብለሽ ማዘን ገምተሽ በኔው ፈርደሽ እንጂ ነፍሴ በመንፈስ አጥጋቢው አስራቢው ሰጪው ነሽ ውስጥ